ሰላም ጤና ይስጥልኝ ችብችብ።
ጤና ይስጥልኝ። ሰላም ናችሁ?
እግዚአብሔር ይመስገን።
እግዚአብሔር ይመስገን። ተመላሽ እናደርጋለን ብላችሁኝ ብሬን አልመለሳችሁልኝ።
የመቼ ነበረ?
በሀያ ሁለት
እ በሁለት ነበር ተመላሽ ያደረግነው ሽንኩርት ሀያ አምስት ኪሎ ፌል ፌል አድርጎ ነው።
አይ የተበላሸው ነው
okay እ ሰው እንዲደረግሎታል ተብለው ነው አይደል?
ተብያለሁ። አሁን ይኸው ስንት ሶ- አራተኛ ጊዜ ነው ስደውል በተለያየን ማለት ነው እሺ ይደረግልታል። ትንሽ ነገር
እ ያደረገች ነው።
ምን አልሽኝ? hello hello